ሁሌ ጤና ይስጥልን። ቤተሰቤት
ሰላም ነው? እንዴት ዋለች?
እግዚአብሔር ይመስገን።
ገንዘብ አልተላለፋለኝ ወደ ከይለ
ምንድን ነው የሚልክ ስታስተላልፍ ይመልሳል? በሻፓ ነው በሳንቲም ነው የሞከርከው? እህ ሄሎ በቻፓ አይችልም።
እሺ በቻፓ ነው። እስቲ በሳንቲም ትሞክረዋለህ? ወደ ምንድን ነው ወደ ንግድ ባንክ ነው የፈለከው ወይ ወደ ቴሌ ወደ ቴሌ ወደ ቴሌ? እስቲ በ- በቻፓ በኩል ሞክረው። እሺ